hello hello ሰላም ጤና ይስጥልን ቤተልሔም እግዚአብሔር ይመስገን።
ከዊ ፕላስ ነበር ምደውለው የእኛን application አውርደሽ ነበር
አዎ አውርጄ ነበር ከዛ መልሶ እምቢ አለኝ።
አዎ አሽከርካሪዎችና አገልግሎት ሰጪዎች ላይ ስለሆነ ነው የተመዘገብሽው
okay ለዛ ነው አዎ license ምናምን ስለሚጠይቅ ነው እሱን አጥፊውና ዊ ፕላስ solution user የሚል አለ ለተጠቃሚዎች user የሚል አለ እሱን አውርደሽ register ስታደርጊ የታክሲ አገልግሎት ከአርባ አራት በላይ አገልግሎት ከሶስት መቶ ሀምሳ በላይ game ም እና አሸናፊ የሚያደርገውን referral code በዝርዝር ያመጣልሻል ማለት ነው ለዛ ነው እምቢ ያለሽ እሺ እሺ አመሰግናለሁ ዊ ፕላስ አመሰግናለሁ።
solution user ብለሽ ማውረድ ትችያለሽ እሺ እሺ እሺ መልካም ቀን እሺ እሺ